ሄሎ፣ አቤት ሰላም።
ሰላም።
የቴክኖሎጂ ነበር። እሺ፣ ምን ልርዳሽ?
አ፣ እንትን ነበር ሰ- የ sales ለማውጣት እም፣ ኮዱን አስገብተን ግን price ኡን ለማስገባት ስንፈልግ incorrect ይለናል።
እሺ፣ ትነግረዋለች። አዎ፣ hello፣ እሺ፣ ወይ- ምን አልሽኝ? እ፣ ኮዱን አስገብተን ግ- price ኡን ለማውጣት ፈልገን ነበር ግን እምቢ አለን። incorrect ይለናል። ለምንድን ነው
የትኛው ነው ማሽንሽ? ምን አይነቱ ነው?
እቺ ትንሿ ነጯ ነጭ በጥቁር
ነጭ በጥቁሯ። እሺ፣ ምን እ፣ የደረሰኝ ኮፒ ለማውጣት ፈልገሽ ነው?
አይ አይደለም፣ ለመሸጥ ለመሸጥ
ለመሸጥ። እሺ፣ እ፣ ምን አይነት ምን ስልጠናም ሰለጠንሽም እንዴ?
ሰልጥነናል ግን እ፣ ሽያጫችን ረጅም ጊዜ ፈጀና አሁን ገና መ- ልንሸጥ ነበር።
እሺ፣ እ፣ በዛሽ መሀል ጠፋብን። ድረስ
ማንዋሉ የለሽም?
አለኝ ማንዋሉ አለኝ።
እሺ፣ ዜሮ ዘጠኝ ስልሳ ቤቱ ላይ ደውይና ቴክኒሻን እናገናኝሻለን።
እሺ፣ እደውላለሁ።
ይዘሽዋል? ስልኩ አለሽ?